ኤንስኒ
ጤዙር ታሪሽ ፔ ነው የምደውለው ደመያችን ደውሎ መስመሩ ተቋረጠ መስመር ላይ አሉ
አሁን አለው እሺ መስመር ላይ አሉ ደመያችን ይሰማታል
ምን አሉ
ስንት ብር ነበር ዊስትሮ ያደረጉት ምን አሉኝ ደንበኛችን መስመሩት ይቆራረጣል። ይሰማታል።
ምን ምን አለኝ
ስንት ብር ነበር ዊዝድሮ ያደረጉት?
ሶስት መቶ ሀምሳ ብር
ከየት ነበር withdraw ያደረጉት? ከየት ነበር withdraw ያደረጉት? ደንበኛችን ከአራዳ dot bet
ከአራዳ ቤት አ፣
መቼ ነበር withdraw ያደረጉት?
ማታ ሌሊት።
ዛሬ አዎ ሌሊት ዛሬ። አዎ
እሺ። አራዳ ቤት ላይ ሲገቡ successful ይሎታል አይደለ? transaction history ላይ
ብለውኝ ያው የሆነ confirmation ም ሰጥቶኛል እ፣ ወደ ቴሌብር የተላለፉበትን እንትን right right ም አርጎኝ አርጎ ነበር።
successful የሚለውን transaction history ላይ ሲገቡ ማለት ነው። እሱ አዎ።
screenshot አድርገው ቴሌግራም ላይ ይልኩልናል። ስልክ ቁጥር ይያዙ
ቴሌግራም ላይ
አዎ፣ ቴሌግራም ላይ ይልኩልናል። ደንበኛችን ስልክ ቁጥር ልንገሩት የሚልኩበትን። እሺ መስመር ላይ አሉ ደንበኛችን ደንበኛችን መስመር ላይ አሉ ይሰማታል። ደንበኛችን መስመር ላይ አሉ
Hello
መስመር ላይ አሉ ደንበኛችን ይሰማዎታል።
አዎ ይሰማኛል።
ስልክ ቁጥር ይያዙ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት ዜሮ አንድ
እ ሀምሳ አምስት ሀምሳ አምስት
ስሞትንና ስልክ ቁጥሮትን አንድ ላይ አድርገው ይላኩልን። እኛ በኩል ላይ ሲጨርስ እናሳውቆታለን። ሌላ ምረዳውት ነገር አለ?
በቃ ይሄን ከረዳሽኝ በቂ ነው። እልክልሻለሁ።
ስለደወል እናመሰግናለን። አገልግሎት የሌሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን